hello ጤና ይስጥልኝ።
ጤና ይስጥልኝ።
ሰላም ጉዳዩን የደወሉት ቢንያም እባላለሁ ምን ልርዳዎት?
ሹፌር ታስቀጥራላችሁ?
እሺ አዎ መረጃዎትን ልውሰድ ሙሉ ስምዎትን ይንገሩኝ?
ታደሰ ደስታ
ታደሰ ደስታ የሚጠቀሙት ስልክ ይሄንን ነው?
እ አዎ አስራ ስምንት ሰባ ስምንት አስራ አራት ስልሳ ሁለት እሺ እድሜው ስንት ነው ታደሰ?
እድሜ ሀምሳ ስምንት ሀምሳ ስምንት የመኖሪያ አድራሻዎት የት አካባቢ ነው?
ባህር ዳር ባህር ዳር እ
እሺ አሁን application ኣችን እየሰራ ያለው አዲስ አበባ ላይ ብቻ ነው?
ነው አዎ እም ስለዚህ ወደ አዲስ አበባ ከመጡ ይደውሉልን እና አብረን የምንሰራ ይሆናል።
አዲስ አበባ ብቻ ነው እንትን የምትሉ ስራ ያለው አዎ አሁን አዲስ አበባ ላይ ብቻ ነው እየሰራን ያለነው።
እንትኖችን አታገናኙ እንደ የክፍለ ሀገር አልጀመርንም ገና አልጀመርንም። እሺ የለም ወጥቷል።
መልካም ቀን እሺ ታደሰ እሺ መልካም እሺ እሺ